ሀሎ ሄሎ፣ ጤና ይስጥልኝ። ሰላም ከቺፕቺፕ ነበር የምደውልዎት። እሺ ሂድሽ ኮምፕሌን አቅርቦ ነበረ። ኦርደር አድርገው ያልመጣ አይተም አሉት?
አዎ የዛሬ ሳምንት ነበረ።
እሺ ምን ነበር የቀረው?
የቀረው እንቁላልና ቦታታ ነበር ፎር ቺፕስ።
ኦኬ እሺ፣ ነገ መቀበል ይችላሉ?
አዎ ይችላሉ።
እሺ የት ነበር location ኡ?
location ቦሌ ጃፓን።
ቦሌ ጃፓን።
አሀ እሺ እሺ፣ ነገ እንልክልዎታለን።
እሺ እሺ መልካም ምሽት። እሺ መልካም ምሽት። እሺ
Hello